ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ። አብርሽ ነው? ገብረ ጻዲቅ ነኝ።
እሺ ገብሬ እንዴት ነህ?
ደህና ደር እግዚአብሔር ይመስገን።
እግዚአብሔር ይመስገን። እሺ
ከምናስታውሳችሁ ብለን ነው። እንኳን አደረሳችሁ።
አሜን። እንኳን አብሮ አደረሰን። አንተ በጣም ትልቅ ሰው ነህ በእውነት።
አ፣ ትልቅ ሰው ነኝ። እድሜ ግን ሀያ አልሞላኝ።
እሺ
ከ ከደብረ ዘይት እ፣ ሪቼ
ከደብረ ዘይት ሩቼ እም፣
እሺ ቆይ ገብሬ አንዴ ቆይ መልሼ ልደ- ነገሩ ቆይቶ አገኘዋለሁ።
እሺ።
ሪቼ አይደለ?
ላ ከደብረ ዘይት ሪቼ ምንድን ነው?
ማሽን የምን ማሽን?
ህትመት ማሽን printing machine እሱ ነገር category ላይ ያለን ብለን ነው?
I don't know አላውቅም። ምናልባት ሊኖር ይችላል።
እሺ ማሽነሪ ይኖራል።
እሺ ምን አይነት መኪና ነው የምትፈልገው?
NPR
እሺ ከዛ ዋጋ ስንት ይተመናል?
ማሽኑ እ አንድ ነጥብ ሁለት
ማን ነው አስጫኝ? ተመዝግቧል?
አ ናቲ እንትና ሳሌም printing ናትናኤል የባለፈው
እሺ ስልክ ቁጥር ንገረኝ።
ዜሮ ዘጠኝ አስራ ሶስት
አስራ ሶስት
እሺ አንድ ይባል እም፣ አስራ ሶስት ስልሳ ዘጠኝ ስልሳ ስልሳ ዘጠኝ ዘጠና ሰባት ሀምሳ ሁለት ቆይ አንዴ አስራ ሶስት
ስልሳ ዘጠኝ ዘጠና ሰባት
ዘጠና ሰባት
ሀምሳ ሁለት
አስራ ሶስት ስልሳ ሶስት ነው አይደል ያልከኝ?
አላልኩሽ እሺ።
አስራ ሶስት ስልሳ ዘጠኝ እሺ ዘጠና ሰባት እሺ ሀምሳ ሁለት
ናትናኤል መኮንን ነው አይደለ?
ናትናኤል መኮንን እሱን አስተካኪው እና ሳሌም printing ብለሽ ያዡ በ company ው ስም አድርጊለት።
አዎ እኮ በስሙ ከተመዘገበ company ው ሌላ እንትን አለው። system ኡ እንደዛ ነው።
እሺ እሺ።
እሺ ተቀባይም ራሱ ነው።
ተቀባይም ራሷ መነሻ ደብረ ዘይት፣ መ- መዳረሻ ሪቼ።
ሪቼ እሺ ሰላም ዋል።
ደህና ወይ? እሺ።